እሰማችኋለሁ ግን ይወጣል። hello hello
hello ሰላም ነው?
አለሁ እግዚአብሔር ይመስገን።
order ነበረ አርባ ዘጠኝ አርባ አርባ ዘጠኝ አርባ ምን ሆነብክ?
ሰሚት ኪዳነ ምህረት ነው የሚለው ያለው ግን እሱ ፊጋ ኖህ real estate ነው።
አር- አርባ ዘጠኝ አርባ ነው ያልከኝ?
አዎ አርባ ዘጠኝ አርባ ስምህ ማን ነው?
ሳሙኤል መንገሻ ሳሙኤል እ፣ የት ነው አለ ያልከኝ?
እሱ ያለው ፊጋ ኖህ real estate እሺ እሺ ሳሚ check ላስደርግ እና እንትን እልሃለሁ። እሺ ከየት ነው የሚነሳው?
ከበርገር ቤዝ ነው ከበርገር ቤዝ በቃ ይታያል። ስንት ነው እያሰበላ ያለ?
ሀምሳ አምስት ሃምሳ አምስት እሺ እሺ አየዋለሁ። እሺ እሺ check አድርጊልኝ እሺ